Hello
ሰላም ነው።
ሰላም፣ ምን እንጫወት?
ቻፓ ወርደን ተፈልጌ ነበርና ስታክ ሁሉን ኢሜል የራሴ
ምን አለ?
ላይ referral code እየጠየቀኝ
አይ referral code account create ለማድረግ ነው አይደለም? referral code ግዴታ አይደለም። እሱን አለማስገባት ይችላሉ።
ቻፓ ምናምን እያለኝ ሙሉ ምን አለ?
ራሱ ያን ሳልሞላ create ስለው reCAPTCHA ምናምን ብሎ ከእንደገና ያስወጣኛል። አለ
አንዴ check እያደረኩት ነው። እችን ከታች check box ሷን click አድርገውታል።
አዎ ከታች ታረድቻለሁ የሚለው ሁሉን ነገር አዎ እንጂ referral code ኡ optional ነው።
ያንን ስቼ ሞክሬዋል።
አዎ፣ አሁን check ያስጀምረኝ እ?
ያጠፋብኛል ከእንደገና ያጠፋብኛል። ያን አስጀምሬ create ምናምን ስለው reCAPTCHA ምናምን ብሎ በቀይ ያመጣና እንደገና እስቲ ፎቶ አንስተው ይልኩልናል። አሁን እኛ ጋር እንደዛ እያ- አሁን አሁን create እያደረኩ ነው የማዋራው።
ቤቱ ጋር ላክ
ቴሌግራም ላይ ላኩልን።